ቤት ቤት የምንለው
ኢድ ሰላም ነው?
ሰላም ምን ነበረ? እም?
ስለ ሰላም ይሰማል?
አ ስለ ብሩ ኮንፈርት ገባ ብሩ።
በዚህ ስልክ ነው?
አዎ በስልክ ስልክ ነው።
ስንት ብር ነው?
እም፣ ብሩ አስር አንድ ጊዜ
እሺ
አንድ ጊዜ አስር አንድ ጊዜ እም፣ ሁለት
ምን አልከኝ?
አስር ሺህ
ስንት ብር ነው ወጪ ያደረጉት? አያውቁትም?
እም፣ ቁ- ቁጥር ነው ፈልገው አይደለም ብር ስንት ብር ነው ወጪ ያደረግከው?
ብሩ ቆይ አንድ ጊዜ ብሩ ብሩ ብሩ ብሩ ብሩ ብሩ ብሩ ብሩ ይቅርታ ትንሽ ጠብቅ
ወይ መልሰህ ደውልልኝ check አድርግና።
ቆየ እሺ እሺ